ጤና ይስጥልኝ አስቴ ከምን ባኩ ምልዶ
ወይስትልን
ልርዳዎች
ትናንት እንትን ብለን ነበረና ወደ አርፌ ዝድራውን ሆኖብኝ ነበረና ካሽ ብር
እሺ ከምን ከቱ ኤክስ
ከምን አሉኝ ከ two X betting
እሺ
እና ያው የተወሰነውን መረጃ ላኩልን አሉ። ልክላቸው ነበር። ከዛ በኋላ ይስተካከላል ብሎ ነበር። እነሱ ጋርም ደውዬ ነበር፣ two X ኦቹ ጋር።
እሺ ምን አሉ?
አይ ይሁንም transaction ያላለቃልና ወይ ማታ ወይ ጠዋት ይደርስሃል ብሎ ነበር። እስካሁን ምንም የመጣ የለም።
two X ነው እንደዛ ያሉት?
አዎ
እሺ በእኛ በኩል እየተሰራለት ነው። አዲስ ነገር ሲኖር እናሳውቀውታለን። የቴሌግራም ስሞት ማን ይባላል?
መረጃውን የላኩበት አቡከር ኢብራሂም።
ማን ማን አለኝ?
አቡኪ
OK። እሺ እየፈለኩት ነው። አቡኪ
አዎ፣ አቡኪ አፋ።
አቡኪ እሺ፣ ለምኛችን አዎ፣ አግኝቼዋለሁ። ሲ ሲስተካከል እናሳውቆታለን። እየሰሩበት ነው።
እሺ
እሺ፣ ለምኛችን መልካም ቀን ይሁንልዎት።